የለም።
አቤት ራንኪ ቆዳ ክሊኒክ
በአማርኛ ነው
እ?
እ?
ምን አሉኝ? ራንኪ ቆዳ ክሊኒክ
ኧረ ብዙ ምናምን ጥያቄ ፈልዬ ነበር።
እሺ
ጥያቄ ፈልዬ ነበር።
ጥያቄው ምንድን ነው? እሺ
ያዘጠልስ ደግማችሁ አላካችሁልኝ።
እ? እ?
አንድ መቶ ሀያ ዘጠኝ ላይ ልኬ ነበር ግን አላካችሁልኝ ጥያቄ
ተሳስተዋል አባቴ
የቴሌፎን አገልግሎት መስሎኝ አይደለም አይደለም አይደለም ነው አይደል?
አዎ ተሳስተዋል እሺ